ሰላም ጤና ይስጥልኝ።
ሰላሙ እግዚአብሔር ይመስገን። ድምፅ ላይ ነው የደወልኩት። ምን ልርዳዎት?
እሸቱን ፈልጌ ነበረ።
እህ፣ ለምን ጉዳይ ነው የፈለጉት? ጉዳዮትን ይንገሩኝና እኔ ሪፖርት አደርግልዎታለሁኝ። የድምፅ ሰራተኛ ነኝ።
okay። አይ ልታቂ ያለሽ ዘመናዊ ነሽ?
ለምለም እባላለሁ።
ዘመናዊ ነሽ አንቺ?
እኔ ለምለም እባላለሁ።
ኦኬ። ዳኛቸው የሚባል ታቂ ነበራ ድርጅት ውስጥ ሰራ
ላይ የሚሰራ